Hello Hello አዎ ጤና ይስጥልኝ Best Bet አብስ- አ- አብሮ ይስጥልኝ እ፣ ምን ነበር?
እ፣ ተ- የ- የሆነ ብር መቶ ብር ከ CBE ወደ በ CBE ተላኩና እስካሁን አልገባም።
Okay ትላንት ነው።
ትላንት ነው።
እሺ message ተልኮልን ነበር አይደል?
አዎ እሱ message screenshot አድርግና በቴሌግራም ላክልን።
ያ- በቴሌግራም ብላል።
አዎ የተላከው message እሺ ወይ ኮፒ አድርገህ ወይ screenshot አድርገህ በሙሉ message ኡን ላክልን። Hi ሀሚድ እሺ።
ብለህ ጻፍና መልስልሃለሁ እኔ ራሴ።
እሺ እሺ።